ደንበኛሽ ቤት ደንበኛ ባንኩ ምንድነው እናት ያየሽልኝ
አስመዝግበው ነበር ደንበኛችን
ነበር ማለት እንትን እንትን በቴሌግራም ላክለሽ በቴሌግራም ልሻለ
እሺ በዚህ ስልክ ቁጥር ነበር ያስመዘገቡት እሺ መስመር ላይ ጠብቁኝ ሌሎት ይቅርታ መስመር ላይ ስላስቆየሁት እያየሁሎት ነው ችግር ችግር የለም ችግር
ስሞቱ ማን ልበል ተመለስሽ
ማን በሚል ስም ነው ቴሌግራም ላይ ላኩልን ደንበኛችን ተመለስሽ
deposit ነበር ያደረጉት እ deposit ነበር ያደረጉት መቼ አዎ transfer ሳረ ወደ ቴሌብር ሁሉ ስፖርት እሺ።
አርፒን ነው የገባ አርፒን ነው የገባ
ከሁሉ ስፖርት ወደ- ወደዛ አዎ ወደ ቴሌብር ሳረ ከቴሌብር ሆኖ ወደ ሁሉ ስፖርት ማለት ነው ደንበኛችን ከቴሌብር ከሁሉ ስፖርት ወደ ቴሌብር
withdraw ማለት ነው አዎ ከዚህ ከመጫወተው ወደ ቴሌብር ስለ እሺ።
አርፒን ነው የገባ
ደንበኛችን የላኩልን screenshot ግን deposit ነው የሚያሳየን።
እኮ deposit እኮ ነው ወደዛ ነው የላኩት አይደል አዎ ከቴሌ ብር ወደ ሁሉ ስፖርት ነው የላኩት።
ከሁሉ ስፖርት ወደ ቴሌብር ነበር የላኩት
እ፣ እነሱ ከሆነ withdraw ነው ደንበኛችን። ግን እርስዎ ወዴት እንዲገባ ነው የፈለጉት?
withdraw ነው እኮ የላኩት
ወዴት እንዲገባሉት ነው የፈለጉት አሁን?
ወደ ቴሌብር እንዲገባልኝ ነበር የላኩት
እሺ እሱን የሚያሳይ screenshot ታዲያ ከ betting site ኡ ላይ አላገኙም?
አበ ዝግ ነው እምቢ አለኝ እሺ ይሄ deposit ያደረጉት ነው። deposit አድርገው ነበር።
አዎ ሪፖርት አድርጌ ነበር ይሄኛው ወደ- withdraw ነው ያደረኩት
እሺ የላኩልን screenshot የሌላ transaction ነው ማለት ነው ደንበኛችን።
እኔ እንግዲህ ራሴ ነው ከ- ከሌለ በቃ ምንም ማድረግ አይቻልም። እሺ እሺ የላኩልን የ deposit ስለሆነ ነው ደንበኛችን። ይሄ ከቴሌ ብር ወደ ሁሉ ስፖርት ሲላክ የሚያሳይ መልእክት ነው የላኩልን።
ምንድን ነው እናንተ ሁለት ሁሉም ጋር ነው የምትገቡት እናንተ ከእናንተ ጋር ያሁን ጉድ የለኝም። ምንድን ነው እንደዚህ ሊቸገር የሚገባበት ነገር?
አሪፌ ማስተላለፊያ መንገድ ነው አሪቴን ደንበኛችን።
ምናምን ነገር አይደለም። እንደዚህ ጭቅጭቅ እኮ አያስፈልግም ማለት clear መሆን አለበት አሰራሩ። ቴሌብር ከሆነ በቃ ቴሌብር ይዘጋ ይዘርጋ። እናንተ ገብታችሁ ማከል እኛ እየተበላን እንደገና ገንዘባችን እንልከን እማናገኝ ከሆነ ምንድን ነው አሁን ጥቅሙ ምንድን ነው? የን- የአሪፍ ቤት ጥቅም ምንድን ነው? እሺ ማንን ነው እሺ ገንዘባችንን የምንጠይቀው?
እሺ ደንበኛችን እ፣ በትክክል ወይ deposit ወይ withdraw አሁን መሆኑን እንግባባ።
ካወቅን አ፣ እና ይሎታለን ለዛ ነው እ፣ ደንበኛ በጣም እኮ አስነዋሪ ነገር እኮ ነው። ግልጽ የሆነ ዘረፋ እኮ ነው እየተደረገ ያለ እ?
እሺ ይሄን ሶ- ሶ- ይሄኛውን ሶ- ሶ- transaction ልናይሎት እንችላለን ደንበኛችን በቃ እኔ አሁን ያልተላከ ነገር እኮ ተላከ አልልም አይደል እንዴ? ወደ ስፖርት ተዘግቶታል። ምን አይነት የማፊያ ጥርጥም እንደሆነ ግራ ገባ።